አይስቴ ማለት ነው። እኮ ምን ልርዳው?
እናቴ ገና ገና እየጠበቁ ነው እኮ ቴሌግራም ላይ ገባልሽ አላየሽም?
ማንበብ ስም ነው የላኩልን ደንበኛች።
ዶኒ ሻምሱ ነው የሚለው።
እሺ ደንበኛችን የእርስዎ ተላልፎልዎታል። አዲስ ነገር አላሳወቁንም ባለሙያዎቹ። ስለዚህ ተሰርቶ እንዳለቀ እኛን ደውለን እናሳውቆት።
ኦኬ እየጠበቁ ነበር እኮ
እሺ ስለዚህ እኛ በደረሰን ሰዓት መረጃው ቶሎ እናሳውቆታለን።
እሺ እሺ
መልካም እሺ